hello ጤና ይስጥልን ቤተሰቤት
አብሮ ይስጥልን። deposit አድርገን ነበራለን።
እሺ መች ነው? በዚህ ስልክ ነው?
አዎ ቅዳሜ ዕለት
ቅዳሜ በአስራ አምስት ማለት ነው።
እህ
በአስራ አምስት ማለት ነው ቅዳሜ።
አዎ
ስንት ብር ነው አባ? ተቀበል። hello hello hello
አቤት አይሰማም።
ስንት ብር ነው? ስንት ብር ነው? ብሩ ሶስት ሺ ዘጠኝ መቶ
አንድ ላይ ነው ወይስ አንዴ ነው?
አንድ ላይ
ስንት ስንት ነው ያደረገው?
አ- አንድ ላይ ነው ሶስት ሺ ዘጠኝ መቶ በቃ አንዴ ነው። እሺ በአስራ አምስት ነው ያልከኛ።
አዎ ቅዳሜ ዕለት
withdraw ነው deposit ነው?
deposit deposit deposit ነው።
አዎ deposit text ገብቶልሃል እንዴ?
አዎ
እሺ ልካህልናል እሱን?
አዎ ልክ ያለው ቴሌግራም ላይ
እሺ ለቻፓና ቴሌግራም ስም ማን ነው? አባ?
ቤኪ
ቤኪ ብቻ ነው የሚለው ወይስ አዎ አዎ
እሺ ለቻፓዎች እናሳውቃለን። ዛሬ ይስተካከላል ብሏል። ትንሽ ይጠብቁን እሺ። አባ ይስተካከላል።
ኧረ ዛሬ ይስተካከላል።
አዎ ዛሬ ጽፎልና ይስተካከላል ብሎ ቻፓ የብሶ transaction እና ዛሬ እስቲ ይጠብቁና ይስተካከላል። እሺ ይገባል።
okay ወደ account ነው የሚያደርጉት ወይስ ወደዛ ነው የሚመልሱት?
አይ ወደ account ይገባል።
okay